ሰለም አሊ ባባ
ሰላም ነው።
እግዚአብሔር ገና
ቲክቶክ ላይ ነበረ ስልክሽን መኪና ምናምን እሺ
እ በባንክ ምናምን ታመቻቻላችሁ ዙዚ ሱዙኪ መኪና ምናምን ብለሽ ነበር።
ምን መኪና
ሱዙኪ
ሱዙኪ ኤፍሪ
አ
ካሽ ነው አባት
ካሽ ነው።
አ በባንክ አታመቻችሁ?
ሱዙኪ ኤፍሪዋን አናመቻችም ካሽ ነው
እሺ ሌላ ምን አለ?
ሌላ ምን አይነት መኪና ነው የሚፈልጉት ለስራ የሚሆን መኪና በቃ
እኮ እስከ ስንት ነው የሚችሉት እርስዎ
ማለት እስከ አራት መቶ ሺህ ከ- ከሽ ከፍዬ
ስድስት ስድስት ከሆኑ ፋ- ሌፋን አምስት ሀያን ይወስዳሉ ሌላውን ባንክ አመቻችተንሎት
ምንድን